ሄሎ ሄሎ ዜሮ አንድ አንድ ላይ ደውለህ ነበር?
አ እሺ ምን ነበር?
የ customer ስልክ እየተነሳ አይደለም።
order ነበር
ስልሳ አምስት ዜሮ ሶስት
ስልሳ አምስት ዜሮ ሶስት አ
ማነው ስምን?
እሱ ባሏል እሺ እዚህ ሞክርለታለን ከአስር ደቂቃ በኋላ እናሳውቃለን።
እሺ